Hello?
Hello
ሄሎ?
አቤት።
ሰላም ጤና ይስጥልኝ። ቴሌ ነኝ።
አብሬ ቴሌን ጨዋታዎች መጫወት ፈልጌ ነበር።
እሺ፣ ለመጫወት ፈልገው ነው? ሄሎ?
አዎ
ኮከብ ዘጠኝ ሰማንያ አምስት ሰላም ነው። ኮከብ ዘጠኝ ሰማንያ አምስት እንቁላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ቋንቋ ይመረጡ የሚላለን። ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለን። መርጠው መጫወት ይችላሉ። በድረገጽም ገብቶ መጠቀም ይችላል።
እሺ፣ አመሰግናለሁ።
ምንም አይደለም።